ሰላም ጤና ይስጥልኝ። ልጇ ኢትዮጵያ ሳንቲም የምንረዳው
የኔም ቤት እንትን ለማስመዝገብ ነበር ማሽን ጥገና።
ጥገና አዎ እሺ፣ የምን ማሽን ነበር የተበላሸው?
የድራፍት ማሽን።
እሺ አይዲ ነምበሩትን ይንገሩኝ። ቢጂ አይዲ ኦኬ አይዲ ነምበሩ ለጊዜው ጠፍቷላ።
ያለን ቴክስት የተላከሉት ቴክስት ኦኬ፣ አልተላከሉትም።
ቆይ እዛ ላይ ልየውሽ፣ አይቼ መልሼ ልደውል።
ይቻላል። እሺ እሺ እሺ፣ እሺ፣ እሺ